Hello ጤና ይስጥልኝ ምክር ቤት
አብሮ ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን።
የ- ትኬት የቆረጥኩት ነበር።
እሺ cashier code ኡን ንገረኝ አንዴ።
እሺ አስር እሺ ሀምሳ አራት እሺ አስራ ሰባት ሰማንያ አምስት አስራ ሰባት ሰማንያ አምስት አዎ አስር ሀምሳ አራት አስራ ሰባት ሰማንያ አምስት
እሺ ጠብቀኝ አንዴ። አንድ ጨዋታ ይቀረዋል አይደለ? ነገ የሚካሄድ ጨዋታ አለ።
ሰዓት ሀያ አራት ሂዲ።
ሰዓት ሞት
እህ ሀያ አራት ሰዓት አልፎታላ።
Okay ተራዝሞ ነበረ።
አዎ የተራዘመ ጨዋታ ነው የባለፈው ጨዋታ።
Okay ቆይ እስኪ አንዴ እሺ Hello አቤት
እሺ አሁን አሳውቅላለሁ። እሺ እንዲታረም
አዎ እየሄድኩ ስለሆነ እንዲከፈለኝ ብዬ ነው ቀሪው እሺ እሺ ቆይ እንዲታረም ላሳውቅልና መልሼ ልደውል በዚህ ቁጥር
እሺ ብዙ ትቆያለህ?
እንዳሳወቁኝ እመልስልሃለሁ። እሺ እሺ